ሊያስገቡልኝ ልስፖርት ልደው
አይሰራም እንዴ? ምንድን ነው የድሮ ምናምን አይሰራም?
ምን ችግር አለ ወይስ ምንድን ነው?
ምኑ ነው ያልሰራው?
ኪዙ አልሰራል።
አረ ይሰራል፣ እየሰራ ነው።
ምንኛ ለኝ እኔ እንትን
ኔትወርኮት ይሆናል። ሪፍሬሽ አድርገው ይሞክሩ እንጂ ይሰራል።
አይ አልሰራ በመደቡ በኳ እንትን ብለን ምናምን አልሰራ ይችላል።
እኔ እያየሁ ነው እየነገርኩት ያለሁት እየሰራ ነው ደንበኛ